ሄሎ
Hello፣ ጤና ይስጥልን።
ጤና ይስጥልኝ እናት፣ እንዴት ነሽ?
እግዚአብሔር ይመስገን። ፍሊንትስቶን ነው የደወሉት።
እባክሽን ፋይዳ number ኤ ጠፋብኝ።
ምን አሉኝ?
የፋይዳ number ኤን ፈልጌ ነበረ። ስልኬ የተበላሸብኝ text ኡ ጠፍቷልና ማግኘት አልቻልኩም።
ፋይዳ እም፣ ፍሊንትስቶን የደወሉ ታውቀዋል?
ወይ ፍሊንትስቶን የምርሽ ነው?
አ አ ይቅር በይኝ፣ ይቅር በይኝ።
እሺ